Hello ስፖርት ነው ምን ልርዳዎት?
ሁሉ ስፖርት አዎ
እንትን ገንዘብ deposit ለማድረግስ የሆነ scan ምናምን እየመጣልን እና እንዴት- እንዴት ነው የሚሰራ?
በምን በቴሌ ብር ነው አዎ በ- ከቴሌብር ነው።
scan መጥቶልታል?
አ- አዎ
እሺ ከጎን login የሚል አለ?
ይህን deposit ነው ለማድረግ የፈለጉት ወይስ ዊዝ ነው? deposit ለማድረግ በንግድ ባንክ ነው የሚመጡት ወይስ ቴሌብር?
login የለም
አዎ የለም Hello ስልክ ልስጦትና በዚህኛው ስልክ deposit ያርጉና screenshot ኡን ቴሌግራም ላይ ይልኩልኛል። ስልክ ልስጦት
አይ እንትን ከቴሌብር አይሆንም እ- እኮ ከቴ- ወደ ቴሌ ብር እኮ ነው አሁን ይሄኛው እየሰራ ስላልሆነ ሰላሳ አምስት እ-
ስልክ ልስጦትና በዚህኛው ስልክ ወደኛ transfer ያደርጋሉ።
አ- ወደኛ transfer ካደረጉ በኋላ screenshot እና የሁሉ ስፖርት account